የለም።
ጤና ይስጥልኝ።
አብ
ሰማንያ አንድ ሰማንያ ስምንት Flintstone Homes ደውሎ ነበር።
እ ሰማንያ አንድ ሰማንያ ስምንት ላይ Flintstone Homes ደውሎ ነበር። መረጃ ፈልገው ከሆነ ብለን ነው መልሰን የደወልንሎት።
አይ ተሳስቼ ነው።
እሺ እሺ፣ እሺ፣ ይቅርታ።
መልካም ቀን።
አይ